ጤና ይስጥልኝ ዳኒ ከቤት ቤት ምን ልርዳው?
ጤና ይስጥልን ሰላም ነው?
ቤት ይስጥልኝ ሰላም።
አፕሩቭ ለማስደረግ ነበረ።
በዚህ ስልክ ቁጥር ነው ቤት ቤት የሚጠቀሙት?
አዎ፣ አዎ።
እሺ ስንት ብር ነው?
ሀምሳ ሺህ
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ወደ account ኡ ይመለስና አስራ አስር ሺህ አድርጎ ያስወጡታል።
okay ሀምሳ ሺህ አይቻልም።
አዎ አዎ፣ ወይ ደግሞ ሀያ ሀያ እና አስር አድርጉት
ያው እነሱም እኮ ቢሆን approval ይፈልጋል ይለኛል።
እኮ እዚሁ check አደርገዋለሁ። አሁን ይዘዙትና okay እሺ በቃ እሺ አመሰግናለሁ።
መልካም ቀን እሺ